Hello hello፣ አቤት አቤት።
አዎ፣ ሰላም ነው እግዚአብሔር ይመስገን። እንዴት ነው?
አሉ። ምንድን ነው ይህ ዞሮ እምቢ ያለኝ? ምንድን ነው ምን ሁለት ቀን ይላል?
ሶስት ቀን invalid amount
እ- እስቲ ቤት ቤት ቁጥርን አንዴ ንገረኝ።
ዘጠኝ አስራ አንድ እሺ አስራ አምስት እሺ ሀምሳ ሰባት እህ ሰማንያ ሰባት
አንድ ሺ የከፈተልኝ ስለሆነ ነው።
እሺ
በዚህ ሳምንት ውስጥ መቶ ሰባ ስድስት ሺህ ብር withdraw ን አድርገሃል አይደለም?
አላ አላገልኝም ወደ አካውንቴ እኮ አልገባም አይ አይደለም።
እ እ፣